ጊዜ ይጠራል።
አሎ hello፣ ጤና ይስጥልኝ።
ጤና ይስጥልኝ ከ Flintstone ነበር የደወልኩት።
እ?
ከ Flintstone Homes።
እሺ አ ልክ ያለው ሰው መጥቷል እኮ
እሺ፣ ማን የሚባል ሰው ነው የላኩት? ይቅርታ፣ አቶ ግርማ
ስልካቸውን ማግኘት እችላለሁ?
አ፣ እዛ ቢሮ ደርሷል። ልደታ ያለው
እ፣ እሺ እ፣ እሺ፣ ስልካቸውን ማግኘት እችላለሁ? እኔ ለእኔ መረጃ ስለሚያስፈልገኝ
ስልኩን እ፣ በአውጥቼ ልላክል እንዴት ላድርግልሽ?
መልሼ ልደውል ከትንሽ ደቂቃ እሺ በኋላ እሺ